ይስጥልኝ ብስል
እኔ ይስጥልኝ አብሮ ይስጥልኝ።
በዚህ ቁጥር ቤት ሲቪል ላይ ብር አስገብቼ ነበር ዊዝድሮ ሳደርገው እሺ
አራት ሺህ ብር አፕሩቭ ይደረግበታል። አፕሩቭ አድርግልኛ።
እሺ አሁን በደወልክበት ቁጥር ነው አይደለ? ቤት ቤት ተጠቀመ።
ቴሌ ብር ላይ ነው የሚገባው አይደለ እህቴ?
እሺ check እያደረኩልህ ነው። አንዴ ወዴት እንደሆነ
ቡና እስኪ ቅጂ። አሪፍ ነው ቡና እ አሪፍ አይደለም ብሎ የሚሸጣለ የለም እ አሪፍ ነው ነው የሚለው አሪፍ ነው
ዛሬ ነው ትናንት ነው?
ዛሬ አሁን ዛሬ ነው አይደል? አስራ አምስት ሰላሳ ሁለት ሀያ አንድ ሀምሳ አምስት ገብቷል። አመሰግናለሁ ሼቴ